ሰላም ጤና ይስጥልን ቸርችል ጤና ይስጥልን። አሁን ደውዬ ነበረ እንትን የሆነ order አዝዤ ነበርና ወጥቷል ብለውኝ ነበር ይወጣል ብለውኝ ነበር፣ ግን አንመጣም ዛሬ አሉኝ። ለ driver ሰጣችሁ ስልክ ደውዬ ነበር።
የት ነበር location ኦት ያሉ ንፋስ ስልክ ወይ የት የት አሉ ንፋስ ስልክ ወይ ቆይ ምንድን ነው ያለውት driver ኡ?
ሰዓት ያቋርጠናል አንደርስም ምናምን አለኝ።
okay እስኪ መድረስ የሚችል ከሆነ ግን መቀበል ይችላሉ እርስዎ?
አዎ እኛ እኔ ችግር የለውም መቀበል እችላለሁ።
እስኪ ቆይ አንዴ check ለስራ ላር ፈልጌው ነበር ለዛ ነበር የ-
እሺ እስኪ አንዴ check ላርገውና ልደውልሎት። ይቅርታ
okay እሺ እሺ እሺ